ጤና ኪዳን እንክብስት ቤት ምን ልርዳው?
አድ ውጤት እንዳለፍንና እንደወደቅን ለማወቅ ፈልገን ነበር።
እሺ እንገሩን ካሸርኩዱ አስራ ሶስት
እሺ አስራ ሶስት ሀምሳ ሶስት
እሺ ስልሳ አምስት ሰማንያ አምስት
እሺ ሁለት ቀይ ያለው ይሄ ሎስት ነው። ሌላ አለ?